ይመስልን መስሎ
ጤና ይስጥልን።
ሰላም ማታ ብር እንትን ብዬ ውስጥ ድሮ አድርጌ አልገባልኝም ስንት ብር ነው?
እ አስር ሺህ ብር እሺ በስልክ በስልክ ቁጥር የደወልክበት ነው?
አ
እሺ ጠብቀኝ አንዴ። ወደ ደወልክበት የቴሌብር ቁጥር ነው አይደለ?
አዎ አዎ።
እሺ አሁን ገብቶልሃል። ስለደወልክ እናመሰግናለን። መልካም ቀን።
እሺ እኔም አመሰግናለሁ።
እሺ